ለሰላም አታገኙልኝ ጉያ የገነት ሕይወት አምሳያ እሷን ነው የምመኘው ቀን ከሌሊት ላመነው ልቤ ትኑር ትድመቅለት ሰላም በነጭ ርግብ አምሳል ሰላም ፈጥና ትድረስልኝ ሰላም ለሕይወት የምለው ሰላም ሌላ ማንም የለም ሰላም ልቤ ይመኝሻል ሰላም እጓጓልሻል ሰላም ከኔ ጋር ሁኚ ሰላም እጠብቅሻለሁ የጠዋት ጀንበር አንጸባራቂ አሸብራቂ ነች ከአድማስ አድማስ የውበት ጠራዋን ፈትታዋለች እኩያም የላት ተወዳዳሪ ናቻ ማታገኝ በይታ ብቻ ልቤን ሰንጥቃ ትዳረገኝ ሆይ ቢያድለኝማ ፍቅር ከሰላም ሆይ ቃል የማይላላ ሆይ ወረም ሰለሙን ይተው ነበር ሆይ ለቤ ቀን ሸግዬ ለኔ ነይ ነይ ነይ ህመሜ ነይ ነይ የኔን ጎዳን ሸግዬ ነይ ነይ ሰመመን አንቺው ነሽ ለኔ ብርሃኔ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ የኔ ሸበላ እስቲ ለሰላም አታገኙልኝ ጉያ የገነት ሕይወት አምሳያ እሷን ነው የምመኘው ቀን ከሌሊት ልምጣ ለልቤ ትኑር ትሰንለት ሰላም በነጭ ርግብ አምሳል ሰላም ፈጥና ትድረስልኝ ሰላም ለሕይወት የምለው ሰላም ሌላ ማንም የለም ሰላም ድንገት ዘንግተውት ሰላም እንደረሱት ነገር ሰላም ክርክር ይለኛል ሰላም አንቺን ሳላይ ማደር እንኳን ስቀሽ ፈገግ እያለ ታይቶ ጥርስሽ ውበት ሸልሞ ያስወድድሻል ሰላም ቁርፊያሽ ምነው ደግሼ ግብር ባበላው ሰምሮ ስለቴ የጓጓውለት ቋቱ ቢሞላልኝ ፍላጎት ሆይ ክረም አለችኝ እየተሟገትክ ሆይ ከፍቅሯ ጋር ሆይ መውደድ ዱብዳ በእሷ ላይ ሳያዋል ሆይ በኔው ቢደራ ሸግዬ ለኔ ነይ ነይ ነይ ህመሜ ነይ ነይ የኔን ጎዳን ሸግዬ ነይ ነይ ሰመመኔ አንቺው ነሽ ለኔ ብርሃኔ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ ገላ ሸበላ ነይ ሰላሜ በይሰላ የኔ ሸበላ ነይ ሰላሜ በይሰላ የኔ ሸበላ